ሄሎ
ሄሎ፣ ጤና ይስጥልኝ።
አቤት። አብሮ ይስጥልን።
እስኪ ቴክኖሎጂ ነበረ ምን ልርዳሽ?
አሊፕ ነበር
እ?
የሊፕ ቴክኖሎጂ ነበር።
ሊፕ ሳይሆን ስኬት፣ ስኬት ቴክኖሎጂ ካሽሪ አስኬ ይገርማሻል።
ቴክኖሎጂ ይቅርታ፣ ተሳስቼ ነው ሊፕ ጋር ልደውል።
እሺ፣ የት አቢሲኒያ ለመደወል ነው?
አዎ፣ የሊፕ ትሬኒንግ ኦንላይን ነበርና ኦኬ፣ የእሱ መስሎኝ የደወልኩባቸው።
እሺ